ጤና ይስጥልኝ ዋሽንግተን ሜዲካል ሴንተር የእኔም ቤት ደውለን ነበር አምቡላንስ እና አልመጡልንም።
ሁላን አዎ፣ ቅድም ሲቲ ስካን ነበረን ብሬን እና ቲቪስካ ኬዝ ከየካቲት አስራ ሁለት
የጠዋት ነው ወይስ አሁን ነው?
ኧረ ቆየን ቢያንስ ሁለት ሰዓት አይሆነውም አንድ ሰዓት ተኩል ደርሰዋል።
እስቲ እ, ስልክ ይንገሩኝ። በዚህ ስልክ እንደውል መልሰን።
አዎ የኔ እናት እሺ Brain CT scan።
አዎ የካቲት አስራ ሁለት ICU room ነው ያለው እና እሺ አሁን ይደውላሉ።
እሺ እሺ